ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጠን።
ዳማስ አለ እንዴ?
ዳማስ ሁለት ሺህ አምስት ሞዴል አለን።
OK። በባንክ የሚያልቅ ነገር አለ?
እ እ?
በባንክ የሚያልቅ ይሆናል።
አዎ ሰባት ከሀምሳ ነው የሚባለው። በባንክ ከሆነ ግን ስምንት ነው።
OK። ስንት ይጠበቃል ከኔ?
እ፣ ከአንተ አምስት መቶ ሺህ ይጠበቃል። ሶስት መቶ ሺህ እንኳን እናመቻችልናለን።
አ- አራት ድረስ ነበረ አቅሜ እህቴ፣ እንደሱ ማድረግ አልችልም።
አራት አራት እኩል አ፣ እጄ ላይ አራት ነው ያለኝ። እጄ ላይ አሁን ያለኝ ያው ወሳኝ ገዢ ነኝ። ለስራ ነው የፈለኳትና ቶሎ ኦኬ ጨርሳለሁ። በእርግጥ ያው ከአንድ ከሶስት ወር በኋላ የሚመጣ ብር አለ OK አሀ አሀ እና እጄ ላይ አራት አለኝ አሁን አራት አራት አራት ባንኮች